ሄሎ ሄሎ ሄሎ ይሰማል?
ነኝ። አዎ ይሰማል።
ሰምቼ በእናትህ ኦርደር ይዤ ነበርና አስራ አራት ማምጣኝ አስራ አራት መስጠኝ። እሺ ያው ገርጂ ነኝ በእናትህ የገርሽ ገና ዳገት እየመጣሁ በእናትህ ይሄን ቻናል የሚያስወጪልኝ በእናትህ ከመስቀል ፍሎር ነው የምነሳው እዛው መስቀል ፍሎር ምስ ፍሎር ሌላ የለህም?
ሌላ ጨርሼ ገርጂ እየመጣሁ ነው ደክሞኝ ቅር እሺ ጠብቀኝ፣ እዚሁ ዲስፓች ልጠይቅልህ።
እሺ እሺ
ይወጣልሃል ብሩክ።
እሺ አመሰግናለሁ መ ቻው።